ሰላም ጤና ይስጥልን።
ጤና ይስጥልን።
አብሮ ይስጥልን።
ማነሽ? ቆንጆ
hello
ማነሽ? ራስሽን አስታውቂኝ።
Donkey Tube ነው የደወሉት።
ራስዎትን ያስተዋውቁኝ። hello ሄሎ ሄሎ፣ ራስዎትን ያስተዋውቁኝ። ማንን ነው የማወራው?
አሁን ላይ ህሊና እባላለሁ።
እሺ ሊና ሸቶ ነኝ። ከስተመር ስጠይቅሽ ሊና እባላለሁ። እሺ ዶንኪቲው ወይ ማለት ነው።
አይ ለነገር መሰለኝ
ና እንዴ። አይ አንድ እ፣
አይ እንትን ካለ ብዬ ነው መቋረጡን ቼክ ልናደርግ ነው የደወልነው። ካለ እሺ እሺ አደራ ከተቋረጠ ህሉ አሳውቂ ነው። እሺ ታች ነህ።
እሺ እሺ ባይ
እሺ